hello hello hello ጤና ይስጥልኝ check አድርጌልህ ነበር ከሬስት ቤት ነበር የምደውልልህ እ፣ እንደ አጋጣሚ ልጁ እ?
አ- አ- ምን
ልጁ እንደ አጋጣሚ ወጥቶ ነበር። አሁን አሁን እ፣ በቃ በ voucher እንደሆነ ነገረው withdraw ያደረገው በ- እሺ።
በ voucher ነው እና ከ shop ከሆነ ከዛው ነው ማውጣት የሚችለው ብሩ
okay፣ ከዛው ከ shop ኡ አ ከሱቅ
እሺ፣ በቃ እነግረዋለሁ። ከዛ ማውጣት አውጣለዋለሁ። በቃ በቃ ይደውል ወይ እሺ እሺ፣ ወይ ደግሞ በ እነግረዋለሁ። በቃ ይደውል ሲመጣ።
በቃ ጥሩ ጥሩ እሺ እሺ